ከምሮ ደሲ ነው እውነቶ ደሲ ነው ቆይ ምኔን አይተሽ ነው መልክ ነው ልቤን ነው ከምሮ ደሺ ነው እውነቶ ደሺ ነው የማላውቀው ከኔ የሳበሽ ምኔ ነው ለኔ ቆንጆ በቃ አንተን በእኔ ምርጫ ውስጤ ያለ እውነት ያንሽኝ ከምርሽ ነው የጥርስ ሳካ እንጀትሽ ነው ወደሽ ነው ወይ ከምርሽ ነው ወይ ወደሽ ነው ወይ ከምርሽ ነው ወይ ለድንገት መብረቅሽ እንዳልል ወደድኩሽ በያለው ልሳንሽ ከየት ነው መውደድሽ ወደድሽኝ ነው ወይ ከምርሽ ነው ወይ ወደድሽኝ ነው ወይ ከምርሽ ነው ወይ ማረፊያዋን እንዳጣቸው ሆነሽ በራሪ የገና ጀንበር እንዳትሆኝ ለቅጽበት አብሪ ተስፎ ሰቅሎኝ ስሜትሽ ሳያምሻለሁ በአዲስ ቀን በንጋት ጀንበር ጠብቃለሁ ወደድሽኝ ነው ወይ ከምርሽ ነው ወይ ወደድሽኝ ነው ወይ ከምርሽ ነው ወይ ከምሮ ወደድሽ ነው እውነት ወደድሽ ነው የማላውቀው ከኔ የሳብሽ ምኔ ነው መወደድም ጸጋ እኮ ነው ሲወዱልን ለኖረ ሰው ልቤን ሁለት ያደረግሽው ዋኞች ስበት ባንዴ ያልሽው ወደሽ ነው ወይ ከምርሽ ነው ወይ ወደሽ ነው